ሄሎ hello hello፣ ጤናለን ሰላሞች እግዚአብሔር ይመስገን። ከዊላ ሶሉሽን ጽዮን ቬሎ ክራይ ናቸው።
ስንማ እ?
ምራሱ
ጽዮን ቬሎ ክራይ ናቸው አይደለ? እኔ የምደውልላችሁ ከዊላ ሶሉሽን ነው እና የፕላስ ሶሉሽን app ሲሆን app የ company ነው። company ው አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ እንደዚህ እንደ እ፣ service ሰጪዎችን እየመዘገብን ነበር እና ከነዛ ውስጥ አንዱ የቬሎ ክራይ ነው እና አሁን ላይ ምንም አይነት ምዝገባ እ፣ ክፍያ የለውም እና በነፃ እየመዘገብን ነበረ። በነፃ እኛ store ላይ ከሀምሳ በላይ service ኦች አሉት። ለጊዜ አሁን ላይ የተመዘገቡት ከአንድ ሺህ በላይ service ኦች ተመዝግበዋል እና እዛ ውስጥ በቀላሉ በእኛ ሰራተኞች በእኛው ማስታወቂያ እንትኖች አጭር ቪዲዮ እና እ፣ ለማስታወቂያ የሚሆን ለቲክቶክ የሚሆን ቪዲዮ በእኛው ሰራተኞች ሰርተን እንድናስታውቃላችሁ ከፈለጋችሁ ብለን ነው። ምንም አይነት ክፍያ የለውም። app ኡ ላይ መመዝገብ ብቻ ነው።
እሺ፣ ለቤት ስንፈልግ እንደውልሻለሁ ምናምን ስንልሽ እሺ